መሰረት ነው የምንሳለን።
ሰላም ወይ እንዴት ነሽ?
ደህና ነኝ።
ሀያ ስምንት ዜሮ ሰባት ምን አለ ዜሮ ሰባት ምን ወደ እ ቴክስት አልተላከም ነው
ምን ቴክስት አልተላከላችሁም
ማን ነው
ሳሎኒን ለቡ እኮ? ለማን ነው ቴክስት ያልገባው? ለምግብ ቤቱ ነው ወይስ ለምግብ ቤቱ ነው።
customer ነው እ ለምግብ ቤት ለምግብ ቤት
ቻኖሌ ለቡ ነው።
አዎ
ስም ማን ነው ፈጠነ እ
ፈጠነ ፈጠነሽ እንዴ? ፈትዬ ሀያ ስምንት ዜሮ ሰባት ነው ያልከኛ ፈጠነ።
ሀያ ስምንት ዜሮ ሰባት አዎ
እሺ ምግብ ቤቱ ያገናኛኝ ወይ? ሄሎ ጤና ይስጥልኝ።
ለቡሳን ወልድ እሺ እናቴ ቴክስት አልገባላችሁም? በሰባ አምስት ሀያ ስምንት ዜሮ ሰባት ወርደ አልገባም። አዎ አዎ ካልገባላችሁ አሰሩማ።
አዎ።
እሺ እናቴ አሳውቃለሁ። እሺ እሺ ቶሎ በይ ልጁ ቆሟል።
እሺ እሺ